ጤና ይስጥልን። ቢጃ ኢትዮጵያ በጣም ነው እባክዎን።
እንትን ነው draft ተበላሽቶብን ለማስቀየር ነበር።
ደንበኛችን ድምጾት ይቆራረጣል ምን አሉኝ?
hello
ይሰማኛል ምን አሉኝ?
draft ተበላሽቶብን ለማስቀየር ነበረ።
እሺ የቢጃ መለያ ቁጥሮትን ወይም ደግሞ TIN number ኦትን ይንገሩኝ።
እ እ እ?
የቢጃ መለያ ቁጥሮትን ወይም ደግሞ TIN number ኦትን ይንገሩኝ።
እሺ
መስመር ላይ አሉ?
ዜሮ ዜሮ እሺ አራት የሚኖር